ሄሎ ጉሩምቀን አቤት ሰላም ነው? እንዴት ነህ?
እግዚአብሔር ይመስገን። እንዴት ናቸው?
አለን አለን አለን።
ሁሉ እሺ መልካም?
አ- አለን። አ- አስረዳኝ እስኪ ምንድን ነው የሆነው?
አይ ኖርማሊ ከዚህ በፊት እ፣ የቤት ቤት ነበረ ጌም እንትን የነበረው ዲሽ ጌም የነበረው እሺ የሳተላይትም ማለት እንትን እንዲቀየር ማለትም እ፣ ኬኖ ሲስተም ከካሸሩ ጋር እኩል እንዲሆን ነበር የተፈለገው። ጌም ነምበሩ ጌም ነምበሩ የለም እንትን አዎ።
ማቸላለግ ነው። እሷን እናስተካክላለን ብሎ እሺ ማታ ላይ ቶታል የተቀየረ ማ- ማን እንደሆነ ብቻ ማታ ስለኛ ነው አላወኩም። እናንተ ሱፐርቫይዘር እሺ እሺ ሴት ነች አሁን ተቀየረ ያናገረች?
እ ሴት ነች ያናገረች?
የቤት ሴት ነች ወይ ያናገረች? በስልክ ነው ያናገረች ወይስ እዚሁ ቴሌግራም?
አይ በእንትን ያ- ያወራችን ነበረ እሺ እሺ እና አልተስተካከለም? አሁን አላወቁም ማን እንደሆነች ችግር የለውም።
ቪዛ ተቀብላ ለማን እንትን እንዳደረገች አላወቁም።
እሺ ችግር የለውም።
ቪዛ ናት normal እንትን እሺ እሺ እና አልተስተካከለም?
አዎ አልተደረገ ተበላሽ። ኮንትራትም የለም የምስሉ እንትን ማን- መጀመ- መጀመሪያ እም እ፣ ማን ነበርሽ የሚል ቻናል ነበር። አሁን ደግሞ ያንጋ ስፖርት የሚል ነገር ነው የተቀየረው እና ያንጋ ስፖርት አዎ ያንጋ ስፖርት የሚል ቻናል ነው ለምን ቆይ እኝ- ልላክልሽ አንዴ ቆይ እዚሁ ፋይሉን ቴሌግራም ላይ ልላክልሽ Best Bet አይደለም የሚለው ስከፍተው አይልም። እንትኑ ቤስት ዲሹ ቤት አይደለም እ ዲሹ አይልም። እንዴት እንዳደረገው ብቻ ማታ ዲሹ ላይ ይሄ እኮ decoder ኡ ሌላ ላይ የ Best Bet ካልሆነ እኮ እ፣ ለሌላ ነው እያጫወተ ያለው አሁን ምልክልህ ፋይል ይኸው ገብቶልሃል ቴሌግራም ላይ ልኬልሃለሁ ቴሌግራም ላይ ልኬልሃለሁ
okay አይ ማታ ማ- ማታ ማታ ማን እንደሆነ እ፣ እ፣ እኔ already ቤት በራሴ ቤት ነበር ከታክሲዎቼ ጋር እንትን ያደረኩ ነበር
okay
ያወራው ዲሽን ከፍተህ ዘግተህ ትፈታለህ። ከዛ እ፣ እንትን አለ ቤ- Best Games የሚል የለም okay ሲዮ መጥቷል እኮ ወደ ቤት ቤት game ብሎ ቀይሬ ያለው Best Games እሱ ላይ አድርገው አድርጌዋለሁ።
በቃ አሁን እሱን ራውንድ አይዲውን ከ cashier ኡ ጋር እስኪ አመሳስለው
እስኪ እሱ ነው ሀያ አርባ አራት ይኸኛው ችግር የለም። በአምስት ምናምን ቀድማ አሁን ልክ ነው። በአምስት ይበልጣል። እይ፣ አሁን ልክ ነው።
ልክ ነው አይደለ? በቃ አዎ፣ Best ልክ Games ነው ነው።
account የሚከፍት እሺ። ሌላ አዎ፣ ሳይሆን ልክ ነው።
እሱን ግን እሱን ነው የምከፍት። ያ የሌላ እንትን ነው የሌላ አዎ፣ company ነው።
ልክ ነው። አይ cashier ኦች አላወቁም።
እሺ። ሌላኛው ደግሞ ኬኖ ነው አይሰራም ያልከኝ ምንድን ነው?
አዎ፣ ኬ- ኬኖ ማም- ኬኖ ማም ልክ ነው። መጥቷል።
መጣ። ጥሩ። እሺ፣ እሺ፣ ልክ ነው። thank you brother።
እሺ። መልካም ቀን።
እሺ፣ እሺ።